ክርስቶስ ሰላም ጤና ይስጥልኝ። እንዴት አደርሽ?
እንዴት አደርክ?
እግዚአብሔር ይመስገን።
እሺ
እ የሞተር ደረጀ ነው እሰራዋለሁ። እ እዛው ሬስቶራንቱ ጋር ነው። ቱቱ አንተ ሞተረኛ አይደለህም አይደለ?
አዎ፣
ከየት የሚነሳ order ነው? እስቲ order number ኡን ንገረኝ።
ከቦሌ ሩዋንዳ ወደ ገርጂ
order number ኡን ንገረኝ።
ሀያ አንድ ሀያ አንድ ስልሳ አንድ
ሀያ ስልሳ አንድ አዎ።
አንዴ ጠብቀኝ፣ ቆይ መስመር ነው።
እሺ ጸደቀ ነኝ።
እሺ አንዴ ጠብቀኝ፣ መስመር ላይ
ጀማነሽ ማን መኮንን ባ እድሜ አ አ ስልክ ቁጥርሽ እ
hello ጸደቀ፣ ወይዬ
dispatcher ይደውልልሃል። እሺ
ይወጣል።
dispatcher ይደውልልሃል።
እሺ እሺ እሺ እሺ እሺ